ሰላም ጤና ይስጥልኝ። ችፕችፕ
እንትን ነበረ ምን ነበር?
ትእዛዝ አዝዤ ደርሶኛል፣ ግን complete አላለም። ችፕችፕ ችፕራሽን አስፈልጊ።
እሺ ምን ነበር ያዘዙት?
ዘይት
እሺ ስልክ ቁጥሮትን ይንገሩኝ እስቲ።
በዚህ ስልክ ቁጥር እሺ በዚህ ነው።
አዎ።
አንዴ ጠብቁኝ። እ ሲሳይ በሚለው ነው አዎ፣ በሲሳይ group so ደርሶታል አይደል?
ደርሶታል፣ ግን complete አላባ ችፕራሽን ለመጫወት የተሳካ አንድ ትእዛዝ ማድረግ አለበ- አለብዎት ብሎኝ
እህ
እንደዛ ብሎኝ ከ complete መ- መሆን አለበትም እና ትላንትና ነገ- ደውዬ ልላቸው ሁለት ቀን እሺ።
ሶስት ከዛ በፊትም complete እናደርግልሃለን ነው የሚሉ እንጂ ምንም አይነት ምላሽ የለም። አራት ቀን ሆኖታል ካልኩኝ።
okay okay። እሺ እሺ። ቆይ አንዴ ልደውልልዎት። እሺ እሺ ትናንት ደውለውልን ነበር አይደለ?
አ እሺ አንዴ እደውልልዎታለሁ። ይጠብቁኝ።